ጤና ይስጥልኝ የኮሚኒኬሽን የጥሪ ማዕከል ባኮት ምን ልርዳዎት?
hello hello ጤና ይስጥልኝ እ፣ ከድሬዳዋ አዲስ አበባ current price ኡ እንድትነግረኝ ነበረ።
ከድሬዳዋ አዲስ አበባ አዎ እሺ ይቻላል። አንድ መስመር ላይ ይጠብቁኛል የለዎት?
እሺ እሺ።
ለመቼ ነው የሚፈልጉት?
እ፣ ቀኑን አልወሰንኩኝም። lowest price ኡን ንገረኝ።
okay ደርሶ መልሱ ነው ወይስ መምጫው ብቻ ነው የሚፈልጉት?
እስቲ ደርሶ መልሱንም መምጫውንም ንገረኝ።
እሺ ደ- የደርሶ መልስ ዋጋ ለምሳሌ ነገ ሄደው አርብ ቢመለሱ እ፣ ከድሬዳዋ አዲስ አበባ ከአዲስ አበባ ወደ ድሬዳዋ አሁን ላይ currently ያለን ዝቅተኛ ዋጋ እ፣ በዚህ ሰሞን ያለን ዝቅተኛ ዋጋ ለደርሶ መልሱ በአጠቃላይ ወደ ስምንት ሺህ hello
እሺ እየሰማሁ ነው።
ኦ፣ እሺ እሺ እ፣ ሶሪ፣ አንድ ጊዜ ይቅርታ እሺ ችግር የለም።
ከዚህ የሚቀንስ ዋጋ ካለ ብዬ እያየሁሎት ነው። እሺ ያሉትን አማራጭ እሺ እሺ። ወይም እ፣ እንትን መምጫውን ብቻ ንገረኝ። ደርሶ መልሱ ይቅርና
እሺ መምጫው ብቻ አራት ሺ ዘጠኝ መቶ ሰባ ብር ነው የሚሆነው።
የመጨረሻው አዎ ለውስጡ?
ዝቅተኛው ማለት ነው አራት ሺ ዘጠና ሰባት ብር እንዲሁም ደርሶ መልስ ከሆነ ደግሞ ስምንት ሺ አንድ መቶ ዘጠና ዘጠኝ ብር ይሆናል።
እሺ እሺ። thank you።
ሊያዝሎት ወይስ ይደውላል?
እደውላለሁ።
እሺ ይደውል ነው እባክዎት።
እሺ እናመሰግናለን ስለደወሉልን። መልካም ቀን ይሁንልዎት።
እሺ እሺ።